hello ጤና ይስጥልን ቢስት ቤት
የሆነ ብር ጠፋው ዘጠና ብር አጣው ወደ ቴሌ ብር ወደ ቢስት ቤት game ውስጥ deposit ብለህ okay ወንድሜ ቅድም ደውለህልኝ ነበረ እና message ኡን ላክልኝ ብዬ ነበር አይደል ቴሌግራም ላይ ላኮዋ ላኮዋ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አዎ። እሺ እ?
ማነው- ማነው ስምክ እሺ አብዱላሂ ሀሰን
አብዱላሂ ሀሰን አዎ ይኸውልህ እዚህ በጣም ብዙ contact ኦች ነው ያሉት አብዱላሂ ለዛ ነው ስምህን ማግኘት ስላልቻልኩ ነበር ሀይ በለኝ አልኩ እሺ እ?
ማን ነው እያወራ ያለ ሰው አለ
እ?
እያወራክ ያለ ሰው አለ አብዱላሂ
የወራ ሰው ቴሌግራም ላይ ጽፈ የመለሰልህ ሰው የለም የለም ጥራ አይቀበልም ነው ያስልክ ቁጥር no ደውል እኮ አይደለም ያልኩ አብዱላህም
message ደውል ላክ ሳይሆን- አዎ message ላክ message normal message አይደለም እ text እንትን text ሳይሆን ቴሌግራም ላይ ገብተክ እሺ ትከቴ በቴሌግራም ነው የምትልክልን እሺ message ኡን
ቴሌግራም የለኝም እኔ ግን ቆይ አዎ እንዴት በሰውም ላድርግልህ?
ቢሆን በሰውም ቢሆን ቴሌግራም ፎቶ WhatsApp- አንሳውና ያንተን ስልክ WhatsApp አለ እ፣ WhatsApp ሳይሆን ቴሌግራም ላይ
እሺ በሌላ ሰውም ስልክ ቢሆን እሺ እሺ እሺ እሺ